ሄሎ ጤና ይስጥልን በሽት ቤት
ሎ
ጤና ይስጥልን በሽት ቤት
ቤት ቤት ነበረ አድርጌ ነበረ እሺ
ወደ account ኤ withdraw አድርጌ አልገባልኝም። ሶስት ሺህ ብር
ሶስት ሺህ ብር ውዝዶ አድርገህ አልገባልህም ነው እሺ በደወልክበት ቁጥር ነው
አዎ አዎ በ-
ስንት ሶስት ሺህ ብር ዛሬ ነው በቻፓ ነው የሞከርከው አቡ?
ወይ
በቻፓ ነው አይደል የሞከርከው እሺ ለቻፓ እናሳውቅልሃለን ትንሽ ጠብቀን እሺ አቡ?